Hello ጤና ይስጥልኝ ቤት ቤት
Hello Hello Hello አባቴ
ሰላም ቤስት ቤት ነው የምንነዳ
አሁን deposit አርግቼ ነበር ጓደኛ
ከምን ላይ ነው deposit ያደረገው ቴሌ ብር
እሺ message ኡ ግድ ደርሷል አለ ገብቶኝ አዎ ገብቶልኛል ላክልኝ እሺ ከቤስት ቤት ስልክ ቁጥር አድርገህ ቴሌግራም account አችን ላይ በዚህ አቦ ቴሌግራም የለኝም በዚህ ቁጥር ነው ይኸው እስኪ በእናትህ ማየት አልችልማ ገና ያልገባ ስለሆነ ማየት አልችልም system ላይ እኮ እና እኔ ቴሌግራም የለኝም በሌላ ሰው ቴሌግራም ላክልህ አ ትችላለህ እሺ እሺ እሺ